ነሽ እንዴት ነሽ ፍቅሬ ትንቿ የጥንቴ ጥዋቷ የኮዴ አንጀቴ ጀምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ እንዴት ነሽ ፍቅሬ ትንሿ የጥንቴ ጥዋቷ አፌማ ትለይው የዘወትር ውዳሴ ልቤማ አይሰርዝሽ የፍቅር አረምሴ ነግሰሻል በልቤ ላይ በስጋ ነፍሴ ነግሰሻል በልቤ ላይ በስጋ በነፍሴ ዛሬም ነገም ቢሆን መቼም የማረሳሽ ፍቅርሽ ከልቤ ውስጥ የማይጠፋው ጭራሽ መች ፍቅርሽ ይረሳል የሚረሳም አይደል የማይጠፋ እሳት ነው ሁሌ የሚቀጣጠል አንቺ ነሽ አንቺው አንቺው በቁጥር አንድ የሰፈርሽ ልብ ያንቆ የጻፈሽ መቼ መቼም መቼም መቼም መቼም ቢሆን አረሳሽ የጥንት የጠዋት ነሽ የሆዴ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ እንዴት ነሽ ፍቅሬ ትንቷ የትንቴ ጠዋቷ የሆዴ አንጀቴ ጅምር መሰረቷ የልቤ ላይ ቆንጆ ውብ ዓለም ውቢቷ እንዴት ነሽ እንዴት ነሽ ፍቅሬ ትንቷ የትንቴ ጠዋቷ ያውብ ድንቅ የሆነው እምቡጥ ለቃው ገላሽ ከለብ የሚደርሰው ያ የእውነት ፈገግታሽ ጸጥታዋ ያለው ሁሌም ያነቃኛል ድቅን ብሎ ካይኔ አንቺን ያሳየኛል እንዴት ሽንዴት ነሽ ያይኔ ላይን ክረት የልቤ ላይ ቆንጆ የልቤ ላይ ንግሥት ይወድሻል ልቤ አጥብቆ ይዞሻል ዘላለም ላይረሳሽ አጥብቆ ጽፎሻል አንቺ ነሽ አንቺው አንቺው በቁጥራት የሰፈሽ ልቤ አድንቆ የጻፈሽ መቼም መቼም መቼም መቼም መቼም ቢሆን አረሳሽ የጥንት የጠዋት ነሽ አንቺ ነሽ አንቺው አንቺው በቁጥራት የሰፈርሽ ልቤ አድንቆ የጻፈሽ መቼም መቼም መቼም መቼም መቼም ቢሆን አረሳሽ የጥንት የጠዋት ነሽ መቼም መቼም መቼም መቼም መቼም ቢሆን አረሳሽ የጥንት የጠዋት ነሽ መቼም መቼም መቼም መቼም መቼም ቢሆን አረሳሽ